አቤት ሰላም ጤና ይስጥልኝ። ቤት ቤት ነው የደወልከው?
እንትን ትናንትና የተጫወትን እንትን አግኝተን ይቅርታ ምን አልከኝ አባቴ አይሰማም።
ቼክ ቦል እንትን አግኝተን ፎቶ የለም አካውንታችን ላይ
ምን ውስዶ አድርገህ ነው?
እ?
ምንድን ነበር አባቴ ውስዶ አድርገህ ነው?
ቼክ ቦል ቼክ ቦል ላይ የሚላከ ብሩ የኔ- እንትን ብሩ የለም ምን ስልሳ ሺህ ብር እንትን ብለን ማለት ነው።
ምን አድርገህ ነው? ምን አሸንፈህ ነው?
አዎ ጃክፖት አዎ ጃክፖት ነው። መቼ ነበረ እንትን ያልከው? አሸ- እናሸንፈና አይተዋል?
አዎ አይቼ አይቼዋለሁ።
እሺ እንደዛ ከሆነ ቴሌግራም ላይ ላክልን። እሺ ID ና ስልክህን አ- እ- ቤት ቤት የምትጫወትበትን ስልክ ላክልን እና ትንሽ ጠብቅሽ አባቴ። ሁሉንም አንድ ላይ ስለሆነ announce የምናደርገው እውቅና የምንሰጠው ሁሉንም አንድ ላይ ነው እና ትንሽ ጠብቀን እሺ።
ቴሌግራም ላይም ደግሞ የለም ምንም እንትናችን ላይ እ?
አዋርስ አዋርሰን ነበር ምንም መልስ ሊሰጡን አልቻሉም። ቴሌግራም ላይ አዎ እኮ ጠብቁ ነው የተባላችሁት አባት።
ጠብ- ጠብቁ ሳይሆን ምንም መልስ አልሰጡንም።
ቴሌግራም ላይ እ, ማን ብለን በሚል ነበር የላከው። እሺ የሆነ ቁጥር ተሰጥቶን የሆነ ስም እያወራን ስምን እ?
ማን ማን ነበር ሰው ሰው የሰውየው ስም ማን ነበር ያዋራ?
ዘከርዬ ዘከርዬ እ?
ዘከርዬ
ቤተልሔም
የኛው የኛው የኛው የኔ ስም
የአንተ ቴሌግራም ላይ የምትጠቀምበትን ስም ንገረኝ፣ ወይ ደግሞ አባቴ እንዳልኩ ድጋሚ ላክልን፣ ወይ ደግሞ ቴሌግራም ላይ ማለት ነው።
ዘከርዬ ነው። እኔ እልካለሁ። እሺ ዘከርዬ ብለሽ ነው እንትን ማን ይቅርታ፣ ዘከርዬ ዘከርዬ
እሺ spell ታደርግልኛለህ ወይ? እሺ ም- እንዴት ምን- ነው ምኑ ላድርግ እስኪ ምኑ ላድርግለት ስም ይሄ- እንድ- ስምክን ወይ ከእንደገና ንገረኝ አባቴ፣ አልሰማሁህም ከይቅርታ ጋር።
ዘከርዬ ነው። ከፈለግሽ ደግሞ screenshot አድርገዋለሁ። እሱንም እልክልሻለሁ ብለሽ በቃ ላክልን። ይኸውልህ ትኬቱን ID ውን እና ራሱ ትኬት እ፣ ስልክ ቁጥርህን የምትጫወትበትን ስልክ ቁጥር አለ አይደለ?
እ።
jackpot የቆረጥክበትን ስልክ ቁጥር እሱን አንድ ላይ ላክልንና jackpot ኡ ሳይሆን በስልክ በ game ነው የተጫወትኩበት። በ game በስልክ ምንድን ነው የተጫወትከው? jackpot አሸንፌ ነው አላልከኝም አባቴ? ወይስ ትኬት ነው ስፖርት ነው እ?
የተጫወተ ያሸነፍከው? ስፖርት ነው ተጫውተ ያሸነፍከው ወይ እንትን ነው? ይለያያል።
check point ነው የተጫወትኩት። እኔ check point የኳስ check point።
የኳስ check point አዎ አዎ አልገባኝም አባቴ። ይኸውልህ መ- አሁን መድበህ bet የምታደርገውን ነው
አዎ አዎ እንደዛ ነው።
ወይስ jackpot የስልሳ ሺህ ብር ይሄ አምባር እ፣ እንትን ምናምን የሚባሉት አሉ አይደለ? ግልጽ አድርግልኝ አ- አባቴ ጥያቄ ይሄን የ- የ- እንትን ነው አሁን ይሄ አስራ ምናምን የለ እንትን ላይ መድቤ ማለት ቤት ላይ ያስጫወትኩት ማለት ስልሳ ሺህ ብር
የስልሳ ሺህ ብሩን እኮ jackpot እኮ ነው አባቴ። ይኸውልህ ስልሳ ሺህ ብር ለማግኘት ነው አይደል እንትን ያልከው አዎ እኮ። እንደዛ ከሆነ jackpot ነው። የ jackpot ኡን ጨዋታ ደግሞ ማግኘት የምትችለው እንዳልኩት እያንዳንዱ jackpot ቲኬት እንትን አለው ID አለው አባቴ። እና ያን ID ካልነገርከን እኛ መለየት ስለማንችል ID ውን ላክልን።
አይዱላ ID ዋን ጽፈህ እና ከ- ከቤት ቤት ስልክ ቁጥርህ ጋር አንድ ላይ ላክልን እና ቴሌግራም ላይ እናስተናግድሃለን። እሺ አባቴ። እሺ እናመሰግናለን።
ID ቁጥርና ምን አልሽኝ? አይዲ ቁጥርና አይዲ አለው አይዲ ጃክፖት አይዲ አለች አይደለ? ከላይ አዎ በቃ እሷን አንድ ላይ ጻፋትና ከእንደገና ደግሞ የቤት ቤት የምትጫወትበትን ቆ- ከመቁረጥ በፊት የአካውንት የከፈትክበት አለ አይደለ?
አዎ የቤት አለ ቤት ቁጥር እሱን አንድ ላይ አድርገህ ጻፍ፣ እዛው ጻፍልንና ጃክፖት አሸንፌ ነው ብለህ ጻፍልን።
እሺ እሺ እሺ እንድለይ ወይም ደግሞ እንዳየው እስከ ዳር ብለህ ጻፍበት። እሺ አባቴ።
እሺ እሺ እሺ እናመሰግናለን ስለደወልክ። እሺ መልካም ቀን።